hello ድረሱ አብሮ ይስጥልኝ ተሰብቶ እንዴት ነህ?
እግዚአብሔር ይመስገን። እንዴት ነው?
አ፣ ቦታ ነበረን ለ real estate የሚሆን ትፈልጋላችሁ?
እ፣ ሌላ ቁጥር ልስጦትና እሱ ላይ ደውለው check ያድርጉ። ዜሮ አስራ አንድ አራት ዜሮ አስራ አንድ አራት እሺ ስልሳ ስድስት እሺ ዘጠና ስድስት ሰማንያ አንድ ቴንኪው እሺ